Hello hello ሰላም እንዴት ነህ?
ሰላም እግዚአብሔር አለሁ። ቺፕቺፕ ዕቃ አዝዤ ነበር ዓርብ ዕለት እና በመሲ ነበር ያዘዝኩለት።
እሺ
በመሲ መ- በሀያ ዘጠኝ ሙዝ ሂሳብ ስድስት ኪሎ ሽንኩርት አዝዤ ነበር መልሰዋለች እሺ
እና ብሩም አልገባልኝም ወይ አልተደወለልኝም።
okay እስቲ ስልኮትን ይንገሩኝ እስቲ ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ሰማንያ ስድስት አርባ ሶስት አርባ ዘጠኝ ሰማንያ ስድስት አርባ ሶስት አርባ ዘጠኝ
አርባ ሶስት ሎሚ በሚል አዎ እሺ ኦኬ እቃውን አልተቀበሉም ነው ወይስ አ- እቄን እቃውን መልሼዋለሁ አለች።
ኦኬ ፖሚ እንትና መሲ መልሷል መሲ መልሰዋለች። መሲ እኔ መልሰዋለሁ።
ስድስት ኪሎ ሪፈንድ መደረግ አለበት ማለት ነው ደርሱ አዎ ብሩ መመለስ አለበት።
ሰላሳ ዘጠኝ ቤቱ የኛው ይጠቀሙበታል ቴሌ ብር አዎ ቴሌ ብር የምጠቀምበት እሱ ነው።
በቃ እሺ አሁን አስልክሎታለሁ አሁን ይገባሉ መልካም እሺ፣ እሺ እሺ አዎ።
መልካም ቀን